ሄሎ
ሄሎ አብሽራ አቤት።
እንዴት ነህ?
አለን አለን።
አለን ይመስገን። እኔ የምልህ ትላንት የተረከበ አንድ መልካም የሚባል customer እሺ
ሽንኩርቱ ነጭ ነው የመጣው እንደሌላው ጊዜ አይደለም ነው የሚለው።
ማለት አልገባኝም ነጩ ሽንኩርት ነው የሱዳን ነው ምናምን አለ።
እኮ በቃ እንደዚህ የ product quality complain ለአዲስ ንገሩት። እሺ አዲስ ነው ይላካል አይላክም የሚለውን የሚወስን
Okay። ስለዚህ እሱን ላዋራ አዎ፣ አዎ ለአዲስ ፎቶም ላኩለት። ጥያቄም ካላችሁ በ product quality ጉዳይ እንዳለ እሱን አውሩት።
አ፣ ፎቶ አስልኬው ነበር ግን ያው በአርባ አራት ቤቱ ቴሌግራም መግባት አልቻልኩም።
እስቲ በቃ ወይ አዲስ ገብቶበታል ወይ የሆነ ሰው አለው። በ product quality ጉዳይ አዲስን አውሩት። በ product quality በቃ ምናምን ጉዳይ እኔ ሎጂስቲክ እቃ ጎደለ ምናምን ካሉ ወይ አልመጣ ወይ fair አላደረሰልኝ ምናምን ካለ ለእኔ product quality ለአዲስ ነገሩት።
እሺ እደውልለታለሁ። እሺ።